ሽንቤስት ቤት
ጤና ይስጥልኝ ፍሬንድ። ምነው እስካሁን አልገባም ብሎ
ውጅድ ዋዝ ነው
አ ውጅድ ዋዝ ነው።
ውትዘለው ውትዘለው
እሺ ሳንቲፒዎች ጋር ትንሽ ሲስተም ችግር ተፈጥሮ ስለነበር ነው። እስከ ነገ ድረስ ወይ ቴሌብር አካውንት ላይ ወይስ ቤት- ወይ ቤስት ቤት አካውንት ላይ ሶስት ቀን ነው ሶስት ሶስት ቀን ማታ ሶስት ነው። ምን ነው አዎ እስከ ነገ ይስተካከላል። በቃ ቴሌብር አካውንት ላይ ወይ ቤስት ቤት አካውንት ላይ ይገባላል።
እንትና ነው ቴሌብር ነው
እሺ ይገባላል። ከሁለት አንድ ይገባላል እስከ ነገ ድረስ።
እና ሴንቲም ስልክ አለ ሴንቲም የሳንቲፒዎች ነው
አ የሳንቲም ፒስል ቁጥር ነው
አ ዜሮ ዘጠኝ ሰባ
ዜሮ ዘጠኝ ሰባ
አርባ ሰባት አርባ ሰባት አስራ ስድስት አስራ ሰባት አስራ ሰባት አስራ ስድስት የሴንቲም ነው አይደለም?
አዎ አዎ እሺ ታንክስ እሺ